ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት hello
Hello ጤና ይስጥልኝ ሁሉ ስፖርት ነው ምን ልርዳዎት
ገንዘብ deposit ማድረግ ፈልጌ ነበር እና እምቢ አለኝ ከቴሌ ብር።
እሺ አሁን ሌሎች አማራጮችን እየተጠቀምን ስለሆነ deposit አይ- የሚያደርጉበትን ስልክ ቁጥር ልስጦትና screenshot አድርገው በቴሌግራም ይላኩልን።
Hello cash ም እምቢ ብሎኝ ነበር።
ቴሌ ብር ይችላሉ ደንበኛችን?
ቴሌ ብር አዎ ሌ- ሌላ account ብር- ልሰጦት ነው deposit የሚያደርጉበት።
እሺ ከዚህ በፊት ቴሌ ብር ነው የምጠቀመው።
ምን አሉኝ ከዚህ በፊት ቴሌ ብር ነው የምጠቀመው።
እኮ ስልክ አሁንም ቁጥር ያለ- ልስጦትና
አ፣ አሁን system ኡ update እየሆነ ስለሆነ እንዳይስተጓጎሉ ሌላ አማራጭ ስላቀ- ስላቀረብን ነው። ስለዛም ቴሌ ብር አለ። እሱን account ሰጦትና እዛ ላይ deposit ካደረጉ በኋላ screenshot አድርገው በቴሌግራም ለእኛ ይልኩልናል።
በቃ አሪፍ።
እሺ ልስጦት ስልክ ያዙ።
Text ልታደርግ ትችላለሽ ወይስ ሊያዘው?
Text አያደርግም ደንበኛችን ስልካችን። ወይ መልሰው መደወል ይችላሉ ደንበኛችን።
ችግር የለውም ያዝ።
እሺ ዜሮ ዘጠኝ ሰላሳ ሁለት
ዘዴድን ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት አስራ ዘጠኝ ስልሳ ስድስት ይሄንን ቴሌብር የሚያስገቡበት ነው። ፍትህ አምላክ
በአምላክ ፍትህ አምላክ
እሺ ፍትህ አምላክ ማርዬ እ፣ የቴሌግራም ደግሞ ልስጦት
እሺ
ዜሮ ዘጠኝ ሰባ ስምንት
አስራ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት ዜሮ ስድስት እሺ እሺ መልካም ቀን